ወዬ ሰላም ነው?
ሰላም እንዴት ነህ?
አለሁልሽ። እንትን አንዴ ካሽ ሪፖርት ካሽየር ኮድ ልንገርሽ እና እንትን ዘርሽ ዲፖዚት ካሽየር ኮድ ልንገርሽ አስራ አንድ ዜሮ ስድስት
እሺ አርባ አምስት እሺ ሰማንያ ዘጠኝ
ሀምሳ ብር ገብቶልሃል። እሺ?
ምን ምን ሀምሳ ብር ገብቶልሃል።
እንዴት ማን ጣለኝ?
ሀምሳ ብር እ ማን ጥሎኝ ነው?
ጌታ ባ- እ ባልታ ሌላ እሺ እሺ እሺ እሺ